ለሱ ይታሰብለታል።
ሄሎ አሎ ጤና ይስጥልኝ።
አብሮ ይስጥልን።
እንትን ለመመዝገብ ነበር የቲክቶከር ምናምን ስልጠናው
እሺ ስልጠናው ለ content creator ኦች ለዩቲዩብም ለቲክቶክም ለፌስቡክም ነው አዎ።
የተዘጋጀው።
አዎ።
ለአንድ ሳምንት የሚሰጥ ስልጠና ነው። አሁን ላይ ምዝገባ ነው ያለው። ትምህርቱ ከመስከረም በኋላ ይጀምራል።
እሺ እኮ ስንት ብር ነው?
ክፍያውን እናሳውቃለን። ገና ነው። update የሚደረጉ ነገሮች ስላሉ ከ orientation በኋላ መክፈል ይቻላል። እናሳውቃቸዋለን ክፍያውን።
ስለዚህ መዝግበሽ ነው የምትጠብቂን?
አዎ አሁን ም- ምዝገባ ብቻ ነው። የሚፈልጉትን ኮርስ ይንገሩኝና ልመዝግቦት።
content creator በቃ እሺ ስሞትን ማን ልበል።
አፎሚያ
አፎሚያ ማን?
መላኩ
እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አስራ ሶስት እሺ አስራ ሶስት ዜሮ ሶስት ዜሮ ሶስት ሀያ ሁለት ዜሮ ሶስት
እሺ የት አካባቢ ነው አድራሻዎት?
ሀያ ጸበል አርባ ዘጠኝ
እሺ በኦንላይን ነው በአካል ነው መማር የፈለጉት content?
ሁለት በአካል በኦል- በአካል እሺ እሺ እናመሰግናለን። እናሳውቃቸዋለን። ማስታወቂያ ይከታተሉ።
እሺ እሺ እሺ አመሰግናለሁ። መልካም ጊዜ ይሆንልዎት።